የለምበስ ቤት
ማታ እዚሁ አድርጌ ነበርና አምስት መቶ ብር አልገባልኝም።
እዚሁ አድርገው አልገባሎትም።
ማታ virtual ተጫወቼ ሌላ ብዙ አድርጌ ነበረ፣ ይሄ አልገባልኝም። አምስት መቶ ብር ይቀረኛል።
እዚህ በደወሉበት ቁጥር ነው
ሺ ሰባት አንድ ሺ አምስት መቶ አምስት መቶ ነበረ፣ አምስት መቶ ይቀረኛል።
አምስት መቶ ብር ነው አይደለ? በቻፓ ነው አይደለ?
አዎ፣ በቻፓ ነው አዎ።
የሞከሩት። እሺ አዎ።
processing ላይ ነው። ለ Chapa አሳውቀናል። እሺ ይስተካከላል። ትንሽ ይጠብቁን። እሺ
እኮ ይገባል በኋላ ይገባል፣ ይገባል። አዎ።
እሺ።